ሰላም ጤና ይስጥልን ቤት ቤት
Hello ጤና ይስጥልን ቤት ቤት
ጤና ይስጥልን።
እግዚአብሔር ይመስገን። ምን ነበር አባት?
አ፣ ገን- የሆነ ገንዘብ አ፣ withdraw አርጌ ማለት ነው።
እሺ ከዛ ወደ አካውንቴን አልገባ ወዴት ነበር withdraw ያረከው? ወደ ንግድ ባንክ ነው? ወደ አ፣ ቴሌብር ነው?
ንግድ ባንክ ንግድ ባንክ እሺ መቼ ነበር ያረከው?
አሁን
አሁን ነው ያረከው?
አ፣ ትንሽ ሰዓት በፊት አ፣ አንድ ሰዓት አንድ ሰዓት ከአስራ አ፣
እሺ አንድ ችግር ሰዓት የለውም። ምን አሳውቀናል፣ ለቻፓዎች አሳውቀናል፣
አ፣ ለቻፓዎች አሳውቀናል። እሺ ወደ ንግድ ባንክ እንትን withdraw ሲደረግ አ፣ ትንሽ እያስቸገረ ስለሆነ ነው አ፣ እያስተካከልን ነው ብለው አሉ። ትንሽ ጠብቅ ይገባል። እሺ እሺ፣ እሺ። በዛ ከሆነማ ጥሩ።
አዎ አዎ አለ እየተስተካከለ ስለሆነ ነው ይገባል ወደ account።
እሺ፣ እሺ።
እሺ እናመሰግናለን።